እኔ ብቻ ኢትዮጵያ ሮዳስ ነው የዋኮምንደ ጤና ይስጥልንም ብዙዎች ወደ ድጋሜች ማቴዎስ ይባላለሁ። እሺ ቅድም ደውዬ ነበረ።
ደንበኛችን
የመስመር ኃላፊ ነኝ። እሺ እናቴ አንድ ቤት መስመር ላይ ያሉ
አለሁ አለሁ።
እሺ ምን ልርዶት?
አንድ ቤት ልድገምሽ እማ
መስመር ላይ ያሉ ደንበኛችን አለሁ አለሁ እናቴ ስማ ድምፆ ይቆራረጣል።
እሺ አይ አንድ ቤት ልድገምሽ ቅድም ደውዬ ነበር እና አስመዝግበው ነበር።
አዎ አሁን ሌላ ነው። እኔ ማቴዎስ እባላለሁ የመስመሩ ኃላፊ ይቅርታ ነኝ።
ግን ደንበኛችን ድምፆ በጣም እየተቆራረጠ ነው።
ይኸው ኔትወርክ የቱሉ ዲምቱ ኔትወርክ ነው።
እሺ አሁን እሺ ያስመዝግቡት።
አንድ ቤት ላስመዝግብሽማ ምን አሉኝ?
አንድ ቤት ላስመዝግብሽ እሺ እኮ እሺ BGI ID ውን ይንገሩኝ።
አርባ ሰባት
አርባ ሰባት አስራ ዘጠኝ ዘጠና ዘጠኝ አይደለም አስራ ዘጠኝ አስራ ዘጠኝ አስራ ዘጠኝ እሺ ሰማንያ አምስት ሀያ አምስት አ፣
እሺ መስመር ላይ ጠብቁ ልፈልግሎት።
እሺ
ሸገር ባርና ሬስቶራንት ኖት?
ሸገር ባርና
እሺ promoter ነው እርሱ?
አዎ አዎ
መስመር ላይ ያለ ደንበኛችን አለሁ አለሁ እናቴ promoter ነው እርሱ?
አዎ አዎ እሺ የባለቤቱን ስም ይንገሩኝ።
እሺ የባለቤት ስም አለሙ መልስ
አለሙ መልስ መልስ። እሺ ስልክ ቁጥሩን ይንገሩኝ የባለቤቱን።
ዜሮ ዘጠኝ እሺ ስልሳ አምስት እሺ ሰማንያ እሺ ሀያ ስድስት አስር ሀያ ስድስት አስር እሺ የት አካባቢ ነው?
ቱሉ ዲምቱ እሺ ቱሉ ዲምቱ።
እማ አሁን ላኪለት እሺ ልጁ እዚህ አካባቢ ስላለ በዚሁ አይቶት እንዴ
እሺ እኔ አሁን ኑ ነው የምልከው ጥያቄዎትን። እሺ ምንድን ነበር ችግሩ?
በፍሪጅ ነው ፍሪጅ ተበላሽቶባቸው አያቀዘቅዝም?
አያቀዘቅዝም አ።
እሺ እ፣ ቅሬታ መዝግቤ ወደሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
በቃ አመሰግናለሁ መልካም ቀን እሺ ስለ ደወልን አመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልኝ። መልካም ቀን።